ተለያይቼ ማለት ነው የባኮ ምልርናዎች
ስለ ድሮ ጉዳይ ነበር የምጠይቀው። ከሁለት ዓመት በላይ ሆኗል። ተረዳ
ምናሉኝ ደንበኛችን
አንድ ሺህ ሁለት መቶ ብር ከሁለት ዓመት በላይ ይጠየብኛል አለ።
እሺ ከዚህ በፊት ደውሎ አስመዝግበው ነው በእኛ ጋር አዎ ብዙ ጊዜ
ሄለው አዎ
ሰማሁታል
አዎ
እሺ ከዚህ በፊት እኛ ጋር ደውሎ አስመዝግበው ነበር
አዎ ማን በሚል ስም ነበር ያስመዘገቡት
ታችሬ አብዲ
ማን አሉኝ
ታችሬ ገንችሬ አብዲ ኖት አዎ እሺ ደንበኛችን እርስዎ በነገሩ መረጃ መሰረት አድርገን እኛ ለሚመለከታቸው ክፍሎች ሪፖርት አድርገናል። ለዚህ መካከል ትንሽ ታገሱ።
ወደ ሶስተኛ ሳምንት እየገባ ነው።
አዎ፣ ሰሞኑ system ላይ ያጋጠመ ችግር ስለነበረ እንደርሱ አይነት ብዙ ተመሳሳይ case ኦች አሉና በተራ እያስተናገድን ያለ ነው። የእርስዎም ይስተካከል።
እና የድርጅ- የድርጅቱን ክብር ለምን አትጠብቁም? ሁሌ ይስተካከላል፣ ምንም ይስተካከል የለም። እኛ ተቸግረናል። ይሄ ነገር ማስተካከል አለባቸው።
እሺ ደንበኛችን አስተያየቶትን ተቀብለናል። እኛም ሪፖርት እናደርጋለን። ደግሞ መደወሉንም ጭምር እንገልጻለን ለሚመለከታቸው ክፍሎች እና እና አሁን ጥያቄ ያለው ሌላ ጥያቄ የለም። ጥያቄያችን እሱ ብቻ ነው። ሁል ጊዜ በቃ አሁን ይስተካከላል፣ አሁን ይስተካከላል፣ ትንሽ ደቂቃ ጠብቁን ነው። ምንም አዎ።
መፍትሄ የለም። ይሄ ነገሩ አዎ እስከዚህ ቀን ማለት ያልቻሉ እኛም ብዙ case ኦች ስላሉብን ነው ተከታታይ እና ግን እርግጥ ማለት ግን አንችልም።
እና አሁን ምን መፍትሄ በቃ ይሰማዎታል?
እንተው ወይስ ሌላ መፍትሄ አለ? hello hello ይሰማል?